hello hello ጤና ይስጥልኝ። የእኛ እርጥብ ነው።
አ የኛ እርጥብ እሺ ዘግታችኋል እንዴ?
እ አልዘጋንም ዘግታችኋል?
አልዘጋንም እሺ ተቀብላችሁ ነበር ወዳድ ቅድም አይደለ?
አ አ እርጥብ አቮካዶ
አ አልወጣም ተሰርቷል?
እንዴ እስካሁን አልወጣም አልወጣም እንዴ እኔ የለውም እ ችግር የለም ይሰ- ይሰራላችኋል አልተነገረም ነበረ ለ okay ኦኬ ለልጅቷ ችግር የለም አልተነገርኳትም ይሰራል ነበር መሰለኝ። ምን ያህል ደቂቃ ይቆያሉ?
አረ ወደዛ ነው በቃ እ ደቂቃም ራሱ አ- አይቆይም
እሺ እ ችግር የት- የለም።
እዛው እዛው ነው ያለኸው?
እኔ እንትን ነኝ ቤ- ቤት ነኝ ያለው ግን እ ችግር የለውም እ ደ- driver ኡ ከፈለገ እያገናኘ እኔ እሺ በእናትህ ደውለህ ንገርልኝ ለልጅቷ።
okay driver ተልኳል፣ customer እየጠበቀን ነው።
እ ችግር ትነግርልኛለህ የለም ለልጅቷ ለ- driver ጠብቅ ልበለው?
እሺ እ ችግር የለም እሺ እሺ አሁን ደውለህ ንገራት እሺ ለልጅቷ እሺ አልነገረኝም እሺ ብለኛለች።
እሺ